ሶስት መጨረሻ ላይ እዩ total የሚለውን ነው የምታየው። Hello ሶል አቤት አቤት ጀሞ ቴሌ ማለት ነው። ደርቤና ሀና የሚባሉ customer ኦች ነበሩ እ?
እና እና ሀና
ማ
ደርቤና ሀና ነገ ላይ ነው የገቡት ነው የምልህ። እየሰማኝ ነው።
እሺ እየሰማ ነው
እና የነገ order ላይ ነገ new ላይ ነው የገቡት። እነሱ ደግሞ ዛሬ ነው መቀበል የምንችለው እያሉ
እኮ እንደ postpone አድርገው ከሆነ እኮ እኛ አንችልም፣ እኛም አንችልማ። እኛ ነገ እኮ- መላክ አንችልም።
አሁን ያንዷ ትላንት ሁላት ነበረ አልደወለልኝም አለች። በምን ምክንያት እንደተመለሰ አላውቅም።
ማ ማነች?
ደርቤ የምትባለዋ
እሺ return ላይ ተመልከት።
ደርቤ ደርቤ ወጥቶላት return ላይ okay። ስለዚህ አሁን የነሱ ዛሬ መውጣት ይችላል
አ- የ- የእነሱ እ?
አይችልም፣ አይችልም፣ እ
አይችልም፣ አይችልም።
በቃ እሺ እሺ እሺ በቃ
አስተ-